ሄሎ ሄሎ
ሰላም ጤና ይስጥልኝ።
ከቤት ሄሎ ለምንድን ነው withdraw ማረገው?
ምንድን ነው የሆነቦት?
withdraw አላረግም አለኝ።
የደወሉበትን የቤት ስልክ ቁጥሩ አዎ
እሺ ምን እንደሚሉት withdraw ሲያደርጉ ምንም ዝም ብሎ search አድርጎ ዝም ይላል።
አይቆርጡቦትም።
አልቆረጠም ምንም። ስለዚህ ከእናንተ ጋር withdraw አድርጉልኝ።
ቆይ አንዴ check እናድርገው መጀመሪያ።
ሄሎ
በምድር ዊዝድሮ ቢያደርጉት በሳንቲም ነው
በቃ ዊድሮ በሚለው መጨረሻ ላይ ባለው ማለት ነው።
ካ በሳንቲም ነው።
ከዛሬ በማረገው ማለት ነው።
በሁለተኛው የሞክሩት እስኪ በሁለተኛው ሞክሩት።
ቻፓ በሚለው ቻፓ በሚለው ማለት ግን አንድ ነገር ማለት ነው።
ነው። እሺ አስተያየትን አልስልኝ። በጣም እናንተ ከእናንተ ዘንድ እምነት እያጣን ነው። ማታ ማታ አሁን በተለይ ማለት ነው የተጫወትን ዊድሮ አድርገን መልሰን ለመ- ሞልተን ለመጫወት ብሩ የሚገባው ጠዋት ነው። ለምን ይሆናል እንደዚህ?
እንዴት እንዴት?
ማታ ማታ የተጫወት አብዛኛ ጊዜ ማለት ነው እሺ withdraw አድርጌ ብሩን ጠዋት ነው ተጨቃጭቄ እናንተ ጋር ብሩ የሚገባልኝ አ፣ ሁሌ ስንት ማታ ሰው- ማታ ማለት ነው።
ከ approved የሚጠይቅ ነገር አለ። አሁን ለምሳሌ ከ እንዴት መሰለ የእሱ account ላይ withdraw እየተደረገ ስለሆነ ብር ለምን በራሴ ላይ እኮ ነው በራሴ ነው withdraw ማድረገው በራሱ ቁጥር ነው የሚገባው።
ገባኝ ምል አልገባም። አሁን ለምሳሌ የሰው accountኦች ላይ withdraw ይደረጋሉ ነው ምል
አ፣ እና approve እንዲጠይቅ አድርገነዋል። አሁን ያው የሆነ ብር አሁን confirm ምናምን ብሎ የሚጽ- ከተጻፈ እኛን approved ማድረግ አለብን ያን ብር ማለት ነው።
ግን አስተካክሉ። ለ- በጣም እንትን ይደብራል።
ምናልባት ብር ነው እኛ በየቀኑ ብር ነው የተበላን አለኝ።
ገብቶኛል። አሁን ብዙ ሰውም እየተወሰደበት ስለሆነ በዛው ልክ ከ account ኡ ከዛ አንጻር ነው ብዙ ብር እንዳይወሰድባችሁ በሚል ነው።
Okay እሺ፣ thank you እሺ።
ችግር የለውም። እሺ፣ እናመሰግናለን። መልካም ቀን። እሺ፣ እንደዛ ይሞክሩትና ካልሰራሉት ይደውሉልን።
Okay እሺ፣ thank you